አሁን ልርዳው?
እንትን ስኬት ጥያቄ ነበረኝ።
እሺ
አ?
እሺ ምን ነበረ ጥያቄ?
scan ሳደርገው አያሳይም። ኮዱን ልንገርሽና ልታይ እሺ እሺ ንገረኝና cashier code ኡን check ላድርግልህ።
አስራ ሁለት አርባ ስምንት እሺ
ሰማንያ አስራ ሁለት አርባ ስምንት እሺ
ሰላሳ ሰባት እህ ሰባ ዘጠኝ ሰባ ዘጠኝ
አስራ ሁለት አርባ ስምንት ሰላሳ ሰባት ሰባ ዘጠኝ
አ እሺ አሁን ታርሟል። እሺ ሁለት loss ነው ያለው። እንትን ተመላሽ የለውም።
አ?
ተመላሽ የለውም። ሁለት ጨዋታ ነው የወደቀው።
ነው አዎ አዎ አሁን ታርሟል። check ማድረግ ትችላለህ።